የመጀመሪያው ምንድን ቃል ነው? ስማ እኔ ሲጀመር እኔ ያህልም አልቀርብሽም ነበረ፣ ግን ብትነግሪኝ።
ሄሎ ሄሎ
ወይ ሰላም ነው ሰላም አለው እ እንትን ምንድን ነው ይሄ cashier code የምትላለሽ ከታች ይሄኛውን በ- በ- ብፈልገው ብፈልገው በትኬቱ አጣሁት። ወረቀቱ እጅ ላይ ነው ያለው።
ወረቀቱ እየሄደ የለም ሱቅ ነው ያለው
በቃ ወይ ነገ ልጁ ነገ ደውሎልኝ?
ስት- እ ሲያጨናንቅ ነው የደወልኩላችሁ ለእናንተ ቅድም ቴሌግራም ላኩላችሁ
አዎ ግን እ፣ በ- ብፈልገው ብፈልገው አጣሁት። ይሄ ከታች ከ barcode ኡ ታች ማለት ነው cashier Okay።
code የሚል አለ። እሱን ወይ አስልከውና ላክልኝ
በቃ ወይ ጠዋት ላኩላችሁ ይቻላል?
እሺ ቴንክ እሺ እሺ፣ እኔም አመሰግናለሁ። መልካም